ብሎ እንደውም ጎሽ ያንተን ቁጥር እንስጣቸው እንዴ የምሬን እኮ ነው። እግዚአብሔር መግባት የለበትም እንደሱ እንደዚህ መስጠት ነው እንግዲህ ሲጨቀጭቁት ከዛ ያስወጣዋል። እንደውም ጥሩ ነው ማለት ነው።
hello ያብ ስራ አቤት
ጎፋ ካምፕ ማን ነበር የሚሄደው? ለምንድን በአንተ ቁጥር የሚገቡት ግን እንትኖቹ ያው አደ አዲስ ሹፌር ስለሆኑ ላይቀጥሉም ስለሚቻ- ስለሚችል create አልተደረገላቸውም። ስማ ጎፋ ማን ነው? ሶፊያድ ነው። እየወጣ ነው። ሶፊያድ ነው። እየወጣ ነው። ምን ነው?
አይ እዚህ ጋር በአንተ ቁጥር ጎፋ ካምፕ እንትን ብላ አዎ ነበር።
አዎ፣ እኔን ጠይቅኛ ደውለሽ እኔ እነግርሻለሁ። የማይቀጥል አሁን።
ወይ ነበር ያለውን አሽከርካሪ ሲሆን ነው እንደሱ የምናደርገው።
እሺ ያው፣ እሺ ሶፊያድ ነው። እየወጣ ነው። ምን ምን ብለው ነው?
አይ ምንም ወጦልኛል ወይ ብለው ጠይቀውን ስ- ገብቼ ሳይው በአንተ ቁጥር ነው እና የመቼ ነው order ኡ?
የትላንት አዎ
እሺ ያው፣ እሺ